Hello ሰላም ጤና ይስጥልኝ። ችፕችፕ Hello ሰላም ነው እናቴ፣ እንዴት ነሽ?
እግዚአብሔር ይመስገን ሰላም።
አለን አለን። በዚህ ስልክ ችፕችፕ እንትን application ኑ እጠቀማለሁ ብዬ እምቢ አለኝ። ሰሞኑን እጠቀም ነበር፣ አሁን ደግሞ አስቸገረኝ።
አዎ ምን እያለ ነው? ይቅርታ
እ ወደ እንትኑ እገባለሁ ስል ወደ application ኑ እገባለሁ ስል እሞላለሁ ስል ያመጣብኛል error ነገር።
ከፍቶ ተጠቅመው ያውቃሉ ከዚህ በፊት?
አዎ አዎ፣ ተጠቅሜ አውቃለሁ። ብዙ ጊዜ እጠቀማለሁ።
አዎ አሁን product ኡ ማየት ይችላሉ ሲገቡ ወይስ አያሳዩትም?
product ኡን አሳ- ያሳየኛል ማየት እችላለሁ። ግን ወደ product ኡ ገብቼ group create አደርጋለሁ ስል እ፣ እስከ እምቢ ግሩፕ ነው?
ሄዳለሁ እ፣ እስከ አዎ።
group ሄዳለሁ እ፣ እንትኑን እ፣ ክፍያ method ኡን ስ- ሲያስከፍለኝ error ይላል።
ይመልስብኛል።
okay እስኪ የሚለዎትን screenshot አድርገው በዚህ ቁጥር ይላክልኝ። ስልክ ቁጥር ልንገሩት በቴሌግራም
እሺ በቴሌግራም ችግር የለውም። እሺ አዎ፣ ስልክ ቁጥር አርባ አራት ነገር ዜሮ ዘጠኝ አርባ ዜሮ ዘጠኝ አርባ አራት አራት አንድ
አስራ አንድ ዜሮ ስድስት ዜሮ አራት
ዜሮ ስድስት ዜሮ አራት አዎ በዛ ይላክልኝና አይቼ እደውልልዎታለሁ።
እሺ እሺ እሺ መልካም